ጤና ይስጥልኝ። የሲቢአር መረጃ ማዕከል ባኮ ተመልካችሁ
አብሮ ይስጥልን። ሰላም ነው?
ሰላም ነው? hello፣ ጤና ይስጥልኝ።
የሀገር ውስጥ በረራ ለመጠየቅ ነበረ ከየት ወደ የት?
አለሁ። አዎ፣ ወደ ባህር ዳር ከየት?
አዲስ አበባ ወደ ባህር ዳር።
ከአዲስ አበባ ወደ ባህር ዳር።
እም፣
አንድ ደቂቃ ጠብቁ። ለአንድ ሰው ነው የፈለጉት?
እ ለአንድ ሰው ነው የፈለጉት?
አዎ፣ ለአንድ ሰው ለጁማ ቀን
አርብ ነው።
አዎ፣ ለአርብ አርብ። አዎ፣ ለአርብ።
ለደርሶ መልስ ነው የፈለጉት?
አይ አይደለም፣ እም። አንዴ ለመሄድ ብቻ ነው?
ለመሄድ ብቻ። አዎ፣ እሺ፣ አንድ ደቂቃ ዲሉት። አርብ ነው ያሉኛ?
አዎ፣ አዎ።
እሺ የ- ያሉትን የበረራ መረጃዎች ልንገሩት።
እሺ፣
አርብ ጠዋት ጁን 28 ጠዋት አርብ ጠዋት 12 ሰዓት ላይ ተነስቶ አንድ ሰዓት ከ45 የሚደርስ አንድ አለ። አንዱ 12 ሰዓት ከ55 ነው። አንዱ አንድ ሰዓት ከ35፣ ሌላኛው ደግሞ ሁለት ሰዓት ከሩብ የሚነሱ በረራዎች አሉ። የትኛው ሌሎት?